ሰላም ነው ማ እግዚአብሔር ይመስገን። እንዴት ዋሉ?
አለን አለ እግዚአብሔር ይመስገን።
እ፣ እንትን ነበረ ምናልባት የሚቻል ከሆነ እሸቱን ማግኘት ይችላሉ። ቀጠሮ ለማስያዝ ነበር ጉዳዮች ምን ነበር? ይቅርታ፣ እ?
ጉዳዮች ምን ነበር?
አይ እንትን project proposal ነበረኝ እና advise እንዲያደርገን ነበረ የምን ፕሮጀክት ነው?
እ?
የምን ፕሮጀክት ነው?
አይ የ business project ነው ግን ከ- በተማሪዎች ላይ የሚሰራ ስለሆነ ከሱ advise እንዲያደርገን ፈልገን ነበር።
ትምህርቱ ማለት ነው።
አንዷ ነው አንዷ ደግሞ ካሳ
ስልክ ቁጥር ልውሰድ። ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዘጠኝ ዜሮ ዜሮ እሺ፣ ድጋሚ ነው ዜሮ ዜሮ አይ ዜሮ ዘጠኝ ዜሮ ዜሮ ሰባ ሁለት ሰማንያ አንድ ዜሮ አራት ሰባ ሁለት ሰማንያ አንድ ዜሮ ሰባ ሁለት ሰማንያ አንድ ዜሮ አራት
ዜሮ ዘጠኝ ዜሮ ዜሮ ሰባ ሁለት ሰማንያ አንድ ዜሮ አራት ዜሮ አራት አ
እሺ፣ እንደምናለን
እ ምን አልሽኝ? ሙ እሺ፣ ደውዬ አሳውቅሃለሁ።
እሺ እሺ ሙ ቴንክ ዩ እሺ፣ እናመሰግናለን።